ቤት ረዴት ነኝ።
ሄሎ
ሄሎ ሄሎ ሄሎ
ሄሎ ሰላም ጤና ይስጥልኝ።
ነግሮስልኝ አንተ ብቻ አስወጣልኝ እኔን ሆንልኝ
ሄሎ ሄሎ
ወይ ይሰማል? አባ
ውሃ ትናንት እንግዲህ አለ
እ እ ድምጽ በጣም ነው የሚቆራረጠው።
የሰማም
ይሰማል ግን በመሀል በመሀል ይቆራረጣል።
ትናንት ሪዲንግ ተጫውቴ አንድ ጫውታ ብቻ አስወጣን።
እሺ እሺ እ ካሻርኩ ድሉስ ነግረኝ እንችላለን?
ስልክ ነው ኮድ ነው አዎ ካሸር ኮዱን ልትነግረኝ እንችላለን?
በቴሌግራም
ችግር የለውም cashier ኮዱን ካወቅከው መናገር ትችላለን።
አላወኩም።
በቃ ካላወቅከው ደግሞ እሺ እሺ check አድርግና ደውለለን።
ID ነው ID ነው እ ID number ነው ID ነው አዎ ID number
እሺ እሺ